ጤና ይስጥልኝ ከቪዛ ኢትዮጵያ ነበር የምደውለው ደንበኛችን አሁን ደውለውልኝ ነበረ ፒን ነምበሩትን ላስቸግሮት ይቅርታ
ንግድ ፍቃዱን ስጪኝ። አንድ ይቅርታ፣ ሶስት ዜሮ ሶስት ዜሮ
ቆይ እርግጠኛ አለሁ ሀምሳ ሶስት ቆይ ይቀርበኝ እ፣ አዎ ሀምሳ ሶስት ሀምሳ ሶስት ሰማንያ ሰባት ሰማንያ ሰባት ሀያ ስምንት ሶስት ሀያ ስምንት ሶስት አዎ
ሰማንያ ሰባት ሀያ ስምንት ሶስት እሺ ደንበኛችን አመሰግናለሁ እሺ እሺ